ጤና ይስጥልኝ ቢቶ ኢትዮጵያ ሄደን ነኝ እባክዎ ምን ልርዳው?
እንትን ሲሊንደር ፈልጌ ነበረ።
እሺ የ CO2 cylinder ነው የፈለጉት?
እ የጋዝ ሲሊንደር ነው የፈለጉት ደንበኛችን?
አዎ ለማ- ለማሽን አዎ አዎ አዎ።
እሺ ካለቀቦት ስንት ጊዜ ሆኖት?
አላለቀብኝም፣ ትንሽ ይቀረኛል። ቀድሜ ማሳወቅ ፈልጌ ነው እሺ የ BGI ID ሆነ ያውቁታል? ደንበኛችን ይነግሩኛል።
እ የ BGI ደንበኛችን መለያ ቁጥሩን okay። እስቲ ቆይ አንድ ካርዱ ልፈልገው።
እሺ ወይ TIN number መንገር ይችላሉ።
ሶስት ዜሮ እሺ ሀምሳ ዘጠኝ ሀምሳ ዘጠኝ አርባ ስምንት ስምንት አምስት ዜሮ ሰባት አምስት ዜሮ ሰባት እሺ መስመር ላይ ጠብቁኝ አንድ ጊዜ እሺ
መስመር ላይ ነው ደንበኛችን አዎ አዎ እሺ ቀበሌ ሀያ ዘጠኝ ልክ ነኝ አዎ ቀበሌ ዘጠኝ መዝኛ ክበል እሺ ስሞትም አልበል ደንበኛችን ሃይማኖት
ሃይማኖት ማ አድብስ
እሺ ስልክ ቁጥር በዚህ በደወሉበት ልመዝገብ አዎ ያሽ እሺ አንድ ጊዜ መስመር ላይ ጠብቁኝና የትኬት ቁጥር ሰጥዎታለሁ እሺ
ደንበኛችን መስመር ላይ ከማቆየት ወይ መልሼ ልደውልሎት ትኬት ቁጥር እሺ ሰጥዎታለሁ እሺ እሺ